ሜቢ ካነሳው
ሄሎ ጤና ይስጥልኝ።
አቤት ስልኝ።
ልጅ ኢትዮጵያ ነበር የምንደውልልዎት። ዳንኤል ሆቴል ነው እ?
አይደለ?
አዎ አዎ የጥገና ክፍል አልመጡልዎትም?
መጥቷል። ትዛለ ዳንክ እንደምዘል መቼ ነው የመጡት?
ዛሬ ነው።
ዛሬ ነው የመጡት እንጂ ከትናንትና አዎ፣ ወዲያ ዛሬ ነው።
አልመጡም አይደለ?
አዎ ዛሬ ነው የመጣው።
እ፣ በሰባት ቀኑ ነው ዛሬ የመጣው።
እ?
ዛሬ ነው የመጣሉት እንጂ ከትናንት ወዲያ አዎ በሞት አዎ ዛሬ ነው የመጣው በሞት ያለው።
ተሰርቶልዎታል። ተሰርቷል አሁን
አዎ አሁን ሳብ ነው።
እሺ፣ እናመሰግናለን። ይሄን ለማረጋገጥ ነበረ። መልካም እሺ ነው ነገር ታንክ